ማድረግ እኮ ነበረባችሁ። Hello ሰላም ጤና ይስጥልኝ። Hello ሰላም ጤና ይስጥልኝ። ቺፕቺፕ
Hello እንዴት አላችሁ?
ሰላም እግዚአብሔር ይመስገን።
አሁን order እያደረኩ ተሳስቼ የሁለት ሺህ ፓኬጁ መንካቴን አላወቅኩም ነበር። እሱን ነክቼ የተቆረጠብኝ።
okay group ኡን ሞልቶታል።
አዎ group ኡን ከሞላሁት በኋላ okay እስኪ ቁጥሬን ንገሩኝ አንዴ ስልክ ቁጥሮትን ዜሮ ዘጠኝ እሺ hello አስራ ዘጠኝ አስራ አንድ እሺ አስራ አምስት ነው አርባ አምስት አራት አምስት እሺ አርባ አምስት አስራ ሰባት እሺ አርባ ስድስት
ሀና በሚለው አዎ ሀና
okay ምንድን ነበረ ሲያዙ የነበሩት ፓኬጅ ነው። ምን እንደላኩ እራሱ አላየሁትም። ቆርጥ ነው ያየሁት።
እ- እዚህ ጋር ግን አያሳየኝም አሁን የታዘዘው ፓኬጁን አያሳይሽም?
አዎ ድ- እንትን እ፣ ሽንኩርትና ድንች አይደለም ድንች ነው በርሶ
እሺ አሁን ያልኩት ፓኬጅ ነው።
የኛው ገና አልወጣም የሁለት ሺህ ፓኬጅ አልወጣም ገና።
በዚህ ቁጥር ነበረ አዎ በዚህ ቁጥር ነው የከፈልነው።
okay እስኪ ወይም ትንሽ ቆይተው እስኪ መልሰው ይል group ኡ ስንት ሰው ነው አምስት ሰው ነው የሚያስፈልገው አ group ሳይሆን ይሄ personal ፓኬጅ አዘጋጅታችሁ አዎ የአሁኑ አዲሱ አዎ የበዓል ጥቅል በዓል ፓኬጆች ነው።
አዎ በቃ እስኪ ይቅርታ አንዴ እንትን ይበሉና በኋላ ሲያሳየኝ መልሰው ይደውሉልኝ ሊሎት እሺ፣ የ- እ፣ አራት ትደውይልኛለሽ?
ካሳየኝ እሺ መልሼ እደውልሎታለሁ ከቆየሁበት ደግሞ መልሰው አርሶ ይደውሉልኝ ከአንድ ሰዓት በኋላ ምናምን አይሎታለሁ እሺ እሺ፣ አመሰግናለሁ።
እሺ እናመሰግናለን እሺ መልካም